hello hello በከር ይሰማል።
እሺ የቤት ሴት ቁጥርህንና የቴሌብር ቁጥርህን ላክልኝ ብዬ ነበረ እ ልኬዋለሁ እኮ አንድ ነው የላከው። ተመሳሳይ ነው የቤት ቤትም የቴሌብር ነው።
አንድ ነው።
እሺ እስካሳውቅልህ ጠብቅ። እሺ እሺ እስኪመልሱልኝ ጠብቅና እዛው ላይ ያሳውቃለሁ።
እሺ።
እሺ አቡበከር እሺ